ሄሎ
አቤት ሰላም ጤና ይስጥልን። ቴሌ ነኝ
ተናስልኝ አለ ምን ልርዳው?
ይህም ፈልጌ ነበር። እዚህ
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና
አ፣ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
እሺ
ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። መርጦ ይጫወቱ እሱ game ኦች
እሺ፣ አመሰግናለሁ።